Hello ጤና ይስጥልኝ ሰርቪ ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
ከቢዩ ነበር ምደውለው እሺ እ በ order ነበር ስልሳ ሁለት ዜሮ ስምንት
እሺ አንድ combo half እና salad ማለት ነው እና እሺ።
አንድ ደግሞ ስቴሽ noodle ታዛችሁ ነበር አይደለ?
በዜሮ ስምንት combo salad half ና fish noodle አዎ order ያዘዘኝ ሰው የለም እናት በዘጠና ስምንት ስልሳ ሁለት ዜሮ ስምንት አልታዘዝሽም። ኦልሬዲ አንድ ሰዓት ምናምን ሆኖታል። ግን ቴክስቱ ድራይቨር እ ቴክስቱ ገብቷል፣ ግን ያዘዘኝ ሰው የለም።
ኦኬ ቴክስት ነው እንጂ የገባልሽ ኦርደሩ እንትን አልተሰራም።
አዎ አንዴ ደውላ ነበር። እሱንም ቬጅቴብል ኑድል እና ቢፍ ኑድል መጨረሻው የሀምሳ ሰባት ነው አይ ቲንክ ሰው እም፣ ጀምራለኝ ከሌላ ቆይ አንዴ ያስተዛዝዣለችኝ ከሌላ ብራንች አዝዤዋለሁ እንዳታጅዋለችኝ እሱን እንጂ ሌላ order ያዘዘኝ ያለ በቃ እሺ፣ አመሰግናለሁ። አንዴ አትስሪ መልሼ እደውላለሁ።
ችግር የለም ደውል እሺ እናቴ